ጤና ይስጥልኝ አሪፍ ግን እንዴት ነው የባኮ ምንድርቶ
ሄሎ አሁን ብሩ ድሮ አድርጌ ምናምን አልገባለኝም እና በቴሌግራም ስክሪንሻት አድርጌ ልኬ ነበር አትይም?
እሺ
አሁንም እንደገና ሞክሬ እንደዛው አድርጎብኛል።
እሺ ደንበኛችን በጣም ይቅርታ ደግሞ ይህንን ስክሪንሻት ይላኩልን። የቴሌግራም ስሞትን ይንገሩኝ።
ቤላ ቤላ ማን
እሺ
አገኘሽው?
አዎ ደንበኛችን አግኝተነዋል።
አሁን ልኬልሻለሁ።
Withdraw ነው ማድረግ የፈለጉት ወይስ ድ- deposit ነው?
Withdraw ነው።
እሺ ደንበኛችን ደግሞ ይላኩልን ነው የተያዙቦትን እኮ እሱን እኮ ነው የላኩልሽ። የመጀመሪያውን ያው ልክ ያለው አሁን ደግሞ አሁን የተያዘውን የላኩልሽ እሺ ስንት ነው የተያዙቦት?
ሀያ ብር የመጀመሪያው ደግሞ ሀምሳ ብር እና አስር አስር ብር ሰባ ብር እሺ ደንበኛችን በተሻለ መጠን በፍጥነት ለመስራት እንሞክራለን። ጉዳዮች ደውለን እናሳውቆታለን።
እሺ